ለሩዝ ስጣት። Hello hello፣ ይቅርታ እየተቆራረጠ ስለሆነ አዎ ኔትወርክ እየተቆራረጠብን ነው።
አዎ ሰላም ነሽ አለ እግዚአብሔር ይመስገን እ interview አድርጌ ነበር interview ውን እኮ second interview የመጀመሪያ interview አድርገሃል አይደል?
እሺ አሁን second interview ማለት ነው።
ስንት ሰዓት ነው ሁለት ሰዓት ላይ
ሁለት ሰዓት ላይ አዎ።
እሺ የባለፈው ቦታ ነው አይደል አዎ የባለፈው ቦታ
እሺ እሺ እሺ እሺ፣ ትመጣለህ?
አዎ አረ ግድ ይላል እሺ እሺ፣ እሺ ማን ብዬ ልያዘው ስልክሽ
በዚህ ደውልልኝ።
እሺ Normal የመስመር ስልክ ነው።
እሺ እሺ እሺ ቴንክ ዩ ችግር የለውም።